ሰላም አደራችሁ። የሆነ ብር ይዞብኝ ታዋጣን ብር ወስዶብኝ ነው እንጂ ከሁሉ ስፖርት ወደ ቴሌብር ስልክ ዊዝድሮስ ታደርጋለህ?
አዎ ሳዋጣ ዊዛው ድርስ ይግቡና
አልወጣልኝ አለች። ትራንዛክሽን ደግሞ እምቢ አለ። ብሩ ምናምን አውቀዋለሁ ነው እሺ፣ ትራንዛክሽን እምቢ ያለው ኔትወርክ አሁን ብዙ ሰው እየሞከረ ስለሆነ ነው። refresh እያደረጉ ይሞክሩት ይወጣሉታል። እሱን screenshot አድርገው ቴሌግራማችን ላይ ይልኩልናል። ከዛ ቴሌግራማችሁ ቁጥር ንገረኝ። የቴሌግራምሽ እሺ፣ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ አስራ ስድስት ሰላሳ ዜሮ ስድስት
ዜሮ ስድስት እሺ፣ አመሰግናለሁ እናትዬ።
እሺ